ጤና ይስጥልን ቤተሰብ ቤት ራዲዮት ነኝ። hello አቤት አቤት፣ ሰላም ነው።
እሺ እንትን ነበርማ ኦንላይን ተጫዋች ትላንት የአምስትን ጨዋታ ዘጠኝ ሺ ሀምሳ ስምንት ነው ምናምን በላው እና ወደ አዋሽ withdraw አረኩትኝ እና አዋሽ ላይ አልሄደም፣ ግን ከዚህ ቀንሷል።
ዜሮ ዘጠኝ
አስራ አንድ እሺ
ዜሮ ስምንት እሺ አርባ ሶስት እሺ አስር አንዴ ዘጠኝ ሺ አንዴ አምስት መቶ እንደውም check ለማድረግ ነው አሁን አምስት መቶን ድጋሚ እንትን ያልኩት።
process ላይ ነው ይገባል አልሽ። አሁን ነው አሁን ነው ኧረ ጠዋት ነው ያደረኩትኝ አ እና አምስት መቶውን ደግሞ ወደ ከሰዓት ለ ያ ሲቆይብኝ እስቲ ምድረው ችግሩ ብዬ ድጋሚ አምስት መቶ ደግም እስኪ አሁን ለቻ- በቻፓ ነው ይመስለኛል እንትን ያልካት አዎ በቻፓ ነው ልክ ነሽ አዎ አ፣ በቃ ሁለቱንም አሁን ልክ ይልሃለሁ እም፣ ይገባል አሁን?
ይገቡልሃል። አዎ ትንሽ ይጠብቃል።
እሺ እሺ መልካም ምሽት። እሺ ባይ አሜን እሺ ቴንኪው ዌልካም። እሺ